ሶቃን በልቼ ሎሜ ሎሜ አገሳ ብርቱካን በልቼ ሎሜ ሎሜ አገሳኝ ብርቱካኔ አንቺ እንደምን አለሽ እኔስ ብነሳኝ አንቺ እንደምን አለሽ እኔስ ብነሳ አንቺ እንደምን አለሽ አንቺ እንደምን አለሽ እኔስ ብነሳ ኧረ ሰው አለቀ ሰው አለቀ በሏት ኧረ ሰው አለቀ ሰው አለቀ በሏት ብርቱካኔ እሷ ለታመመ ለሞት ግድ የላት እሷ ለታመመ ለሞት ግድ የላት እሷ ለታመመ እሷ ለታመመ ለሞት ግድ የላት ትቻት ረስቻት ሆኜ እንደ ነገር የትቻት ረስቻት ሆኜ እንደ ነገር ብርቱካኔ በምን አስታወሻት ሲያመኝ አልዛሬ በምን አስታወሻት ሲያመኝ አልዛሬ ነረ እንደምን አለሽ ኧረ እንደምን አለሽ ዘመዴ እንደምን አለሽ ኧረ ባቲ ባቲ ባቲ ገንዳለየ ኧረ ባቲ ባቲ ባቲ ገንዳለየ ይነጋል ይመሻል ሸጋ ልጅ እያየሁ ይነጋል ይመሻል ሸጋ ልጅ እያየሁ ሸጋረጅኛ ኧረ ባቲ ባቲ ኧረ ባቲ ባቲ ኧረ ባቲ ባቲ ኧረ ባቲ ባቲ ኧረ ባቲ ባቲ አምባስ አምባስ እህል እየበሉ ሰው ወዶ ስልስ አገርሽ ባቲ ነው የለ መገናኛ አገርሽ ባቲ ነው የመጣለት ዘጣሽ ለልቤ መጽናኛ ለልቤ መጽናኛ